sorry
hello ዘራጦ
አቤት እንዴት አደርሽ?
ደህና ደህና አደርሽ?
ደህና ነኝ ጥርስሽ በቀለ?
እየበቀለች ነው እንታይ እንጂ እስካሁን አልበቀለችም።
እሷን እኮ እዚህ ጋር ነች እሺ የቱ ቀስ ጋር ብላ እኮ ነው የምትበቅለው ታይ እንጂ ስጋ እኮ ብትበይባት ቶሎ ትበቅላለች። አንቺ በላቃ
ምን ምግብ ብትበይባት
እና አልጫ ስለሆነ ስለምበላ በአልጫ አልጫ ጠልፋትን እንዲህ ስታጭ
ስሚ
ምንድን ነው መኮኒ ሰርቼ ልሻለሁ ብይሽ ጨርሰሽ ነይ
እሺ አባዬ ነግሮኛል እማ
እና
ጨርሰሽ እንድትበይ እ
እሺ
እና እንዴት ነሽ ታዲያ?
ደህና አባትሽ ምን እየሰራ ነው?
ምን አልሽኝ አባትሽ ምን እየሰራ ነው?
ደህና ነው
ምን እየሰራ ነው?
እጁን እየታጠበች
ዳንስ እየደነሰ
እጁን እየታጠበ
እሺ ዝሪም ቢጡ
ቻው በቃ ሰላም በይልኝ አባትሽ እሺ ቻው ቻው